Hello.
Ah, então.
Foi ele.
ሄሉ ምን ነው? ኧረ መንገድ ዝግ ነው። እሺ፣ እንትናን መብራት አልመሰለሽ?
መጥቶ ሄደ። አሁን
ሄሎ፣ ይቀምላቀ እና እንትናን
ምን አሁን መጣ ደግሞ ተመልሶ።
በይ እንትኑ አደራሽን እሺ፣ አዳፕተር ምናምን አጥፋ አትለኩሽም ማጣሪያውንም ምናምን ፍሪጅም ብቻ ለኩሽና ልትስቲ ወይ አትስሽ እኔ የምልሽ እና ሰራሽላት ለኩሽ ጨርሰሻል ይቡሽ ባባ በልቷል።
ምኑ ጋር አረግሽ
የእንትኑ ምን ከጎን አድርጌ ሽሮ በርገር አድርጌልታለሁ።
በቃ እንትኑ ጋር ላይ ትሸዋል ጠረጴዛ በታች ነው ያደረኩት አይ ውሃ ሞላልሽ በቃ ነቃቅለሽ ስቴጅ ስለሆነ ውሃውን ደግሞ አስገቢው በዛ በኩል አይተሻል
ውሃው
ትናንት የገደብነው
አይቼዋለሁ።
ሞልቷል
አዎ ሞልቷል።
በቃ ስቴጅ ዘረጋግፊውና ይሄኛውን አስገቢው ያኛው ግን እዛው ላይ ገደብ እና ጫማውን ደግሞ ጠራ አድርጊው እሺ በረንዳው ላይ ያለ ወላውልሽ አስገቢው ያንቺ እሺ
እሺ